ሄሎ
አቤት፣ ሰላም ጤና ይስጥልኝ። ቤት ቤት ነው የደወልከው?
አዎ። እና ሰላም ነው አለን፣ እግዚአብሔር ይመስገን። እንዴት ነህ?
ከትናንት ወዲያ ማለት ማታ ላይ ስምንት ሰዓት ሁለት ሰዓት ከአንድ ደቂቃ ማለት እሺ፣
አንድ ሰዓት ከአንድ ደቂቃ ማለት እሺ፣
ሶስት መቶ ሀምሳ ብር ስልኬ ብለህ ልንገርህ ቆይ ስልኬ ስልኩን ስልኩን ልንገርህ ቆይ ምን እንደሆነ መጀመሪያ እንትኑን ንገረኝ አባቴ።
ምኑ
ሶስት መቶ ሀምሳ ብር ዊዝዶ አድርጎ ነው ወቸቤ እ እ
ዊዝዶ አድርጎ ነው አስ- ወጪ አድርጎ ነው?
ማን ነው ዘሮ በዚህ ስልክ እስኪ በዚህ አካውንት ዜሮ ዘጠኝ
ይሄ ነው የደወልክበት ነው ቁጥሩ?
አይደለም አይደለም እሺ፣ ዜሮ ዘጠኝ ዘጠና አምስት እሺ
አስራ አራት
ዜሮ ዘጠኝ ዘጠና አምስት አስራ አራት
ሰላሳ አራት
እሺ
ሀምሳ ስምንት ማን ወሰደ ብር ሶስት መቶ ሀምሳ ሶስት ከትናንት መቶ ወዲያ- ሀምሳ ብር ማን ነው የወሰደው?
አንድ ሰዓት
ከትናንት አንድ ወዲያ ሰዓት- ያልከኝ ይቅርታ፣ ቆይ አንዴ መጀመሪያ ቀኑን ንገረኝ። ሰዓቱ ችግር የለውም ቤት ይዋ ነው እንፈልገዋለን።
ሸሸ ሰዓቱን አንድ ሰዓት ሰዓቱ አንድ ሰዓት ነው ከምሽቱ።
ሰዓቱ ችግር እንግዲህ የለውም እየተደማመጥን አይደለም እኮ አዎ።
አንደኛ እሺ።
ከትናንት ወዲያ ነው አዎ አዎ ከትናንት ወዲያ እሺ
አንድ ሰዓት ከስምንት ደቂቃ አንድ ሰዓት ከስምንት ደቂቃ ችግር የለውም ቀኑ ችግር የለውም ፈልጓለን
እና ዴቱን ፈልግ እያልኩ
አንዴ እየፈለግኩት ስለሆነ በትዕግስት ጠብቁኝ
እሺ፣ እሺ፣ ፈልግ። የወሰደውን ሰው ብቻ ንገረኝ።
ስልክን ብቻ እናገኝ ብለ የወሰደ
ሄሎ ሶስት መቶ ሀምሳ ብር ነው አዎ ሶስት መቶ ሀምሳ ብር
ሄሎ
ዋርፋ ነው የገባበት አዎ አዎ አዎ አዎ አዎ እኮ ወደ ዜሮ ታንክ ዩ ታንክ